ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ራእይ ተመልካች ኢትዮጵያውያን በሙሉ እንደምንሰነበታችሁ። ውድ ኢትዮጵያውያን፣ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202 291 4217 በኢሜል አድራሻችን EFDPU at AOL dot com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ራእይ ላይ ያድርሱን። የዩቲዩብ ገጻችንን subscribe፣ የፌስቡክ ገጻችንን ደግሞ like እና follow በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል ሁለት
ታጠቅ ብሎ ፈረስ ካሳብሎስ ባርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ ነው
አጼ ቴዎድሮስ ለምን ወደቁ? ስለ አጼ ቴዎድሮስ ታላላቅ ባህሪዎች እስካሁን ተመልክተናል። አሁን ደግሞ እንዲህ ያሉ ታላቅ ሰው ሲሆኑ ለምን በክፉ ሁኔታ ወደቁ ወደሚለው ጥያቄ እንግባ።
አፋፉ ላይ ጩኸት በረከት አጼ ቴዎድሮስ ከዚያ ሁሉ ታላቅነታቸው ወርደው ለውድቀታቸው ምክንያት የሆኑትን ነገሮች ለመስራት የተሳሳቱት ጥቂቶችና ቀላሎች በሆኑ ጉዳዮች አይደለም። ብዙ ሰዎች እጅግ ተደራርበው የደረሱባቸውን አበሳጭና አሳዛኝ የሆኑ ነገሮች ለውድቀታቸው ምክንያቶች ናቸው እያሉ ይናገራሉ።
ወደደ ተኛ ካንቺ ቴዎፍሎስ ዋልድማየር ስለዚህ ጉዳይ እንደሚከተለው ይናገራል።
የምሸሽ ነው
አሁን በብዙ ኪሳራ በተከናወነው የእንግሊዝ ዘመቻና በንጉሥ ቴዎድሮስ ራስን መግደል ስለተዘጋው አሰቃቂ ነገር የደም መፍሰስ፣ መታሰር፣ ለፍርድ መቅረብና ሌላም ብዙ ችግሮች ስላስከተሉት እውነተኛ ነገሮች እተርካለሁ። እነዚህ ነገሮችም ብዙ ታላላቅና ትንንሽ መጽሐፎች በጋዜጣ የተገለጹ ሀተታዎች የተጻፉባቸው ሲሆኑ ሰው ንጉሥ በትክክለኛው መንገድ አልተገለጹም ካለ በኋላ እኔ መዩ በችሎታው ከማንም እበልጣለሁ ብሎ ሳይሆን ከንጉሱ በጣም ይቀርብ የነበረ በመሆኑ ምክንያት ጉዳዩን ይበልጥ ሊያወቅ መቻሉን በትህትና መልክ ይናገርና አባ ታጠቅ የሚከተለውን የማስተዛዘኛ ቃል ይገልጻል።
እኔ መዩ ቱርክ ንጉሥ ቴዎድሮስ የመሪነት ስራቸውን በጀመሩበት ጊዜ በሁለት ጠባቂ መላእክት ይታጀቡ ነበር።
ሲንቁ
ከእነሱም አንደኛዋ ጠባቂ መልአክ ባለቤታቸው ንግሥት ተዋበች ሲሆኑ ወንድ ያለ ሁለተኛው ጠባቂ መልአክ ታላቅ ባለስልጣናቸው አድርገውት የነበረው ሚስተር ቤል ነበር። ከዚህ በኋላ እነዚህ ሁለት ሰዎች ንጉሱን እንደምን አድርገው በጥንቃቄና በምክር ይጠብቋቸው እንደነበር እንዳይሉ
የጌታዋ በች በተለይ ሆዳቸውን እንኳ እየተቆጣጠሩ ንጉሥ የሚያሰክር መጠጥ አይጠጣም እያሉ ከመጠጥ ይከለክሏቸው እንደነበር ይገልጽና ሰለኞች ናቸው ነገር ግን ወዲያዚህ ንግሥት ተዋበች ሞቱ። ጆን ቤል በጦርነት ላይ ተገደለ።
እንደ አጼ ቴዎድሮስ ንጉሱ ብቻቸውን ቀሩ።
ኩሩ በጆን ቤል ቦታ ለመተካት ማንም ሰው ተፈልጎ አልተገኘም።
ማከሩ ከዚያ በኋላ ንጉሱ በጦርነት ያሸነፏቸውን የደጃች ቤል ልጅ አገቡ።
ተጋገሩ
ነገር ግን የኋለኛዋ ንግሥት እንደ ፊተኛዋ ንግሥት ተገቢና ቋሚ የሆነ ጥንቃቄ አላደረጉላቸውም። በዚህ ምክንያት ንጉሡ በግል ኑሯቸው ደስተኛ አልነበሩም። እኔ ባይኔ አይቼ አላውቅም፣ ግን እስኪሰክሩ ይጠጣሉ። ሌላ ሴት ወደዋል እየተባለ ይወራባቸው ነበር። ይሁን እንጂ እንደሳቸው ያለውን በተፈጥሮ ቶሎ ተናዳጅ የሆነ ሰው በጥቂቱ መጠጣትም ቢሆን ብዙ በደልና ዓመፅ ሊያሰራው ይችላል ብሏል ስዊሳዊው ቴዎፍሎስ ዋልድሜየር። የውጭ ሰዎች ይሰሩት ስለነበረው ብልግና ሲናገርም የነ ስተርንንና የነ ሮዜንታል የንጉሱን ስምና ስራ የሚያጎድፍ ጽሑፍ በሙሴ ባርደል ተተርጉሞ ለንጉሱ በቀረበ ጊዜ በጠቅላላውም በአገሪቱ ውስጥ የነበሩ ነጮች የሚፈለገውን ትተው የማይፈለገውን እየሰሩ በተገኙበት ጊዜ የሆነውን ሲገልጽ ዋልድማየር እንዲህ ይላል። ስለዚህ ንጉሥ ቴዎድሮስ ጥፋተኞች ሆነው ለተገኙት ለእነዚህ ሕግ ተላላፊዎች የፍርድ ቀን አዘጋጁና በተሰበሰበው ብዙ ሺህ ሕዝብ መካከል እንዲህ ሲሉ በከፍተኛ ድምፅ ተናገሩ። እናንተ አውሮፓውያን ወደዚህ መጣችሁ፣ እኔም ወደድኳችሁ፣ በብዙ ሁኔታም አከበርኳችሁ። ይህንንም የምታደርግላችሁ ሁላችሁም እጅግ እወደው እንደነበረውና ዘወትር እውነት ብቻ ሲናገር እንደኖረው እንደኔው ዮሐንስ ያላችሁ ናችሁ ብዬ በማሰብ ነበር። እናንተ ግን ቀጣፊዎች ናችሁ። በጽሑፍም በቃልም በምታስተላልፉ ወሬ በዓለም ፊት መጥፎ ስም አውጥታችሁልኛል። ከእናንት ጋር እግዚአብሔር ያፈራርደኝ። ከሁሉም ይበልጥ የከፋውና ለውድ ለውድቀታቸው ዋና ምክንያት የሆነው የሕዝባቸው በየቦታው መሸፈት ነው። እጅግ አምርረው በሚጠሏቸው መኳንንትና የቤተ ክህነት ሰዎች የሚመራው ሕዝብ በየቦታው ሲፈራረስባቸው በጭካኔ መቅጣት ጀመሩ። ሄንሪ ብላንክ ንጉሱ በኋለኛው ጊዜ ስለነበሩበት ሁኔታ የሚከተለውን ጽፏል። አለባበሳቸው አብዛኛውን ጊዜ በጣም ተራ የሆነ ነበር። የሚለብሱትም ተራ ሸማ፣ የአገር ስራ ሱሪና ከአውሮፓ የመጣ ነጭ እጀ ጠባብ ነበር። ጫማ በእግራቸው ባርኔጣ ወይም ሌላ ነገር በራሳቸው አያደርጉም ነበር። በኋለኛው ጊዜ ለጠጉራቸው መጠንቀቅን ጨርሰው ትተውት ነበር። ለብዙ ወሮችም ቁንዳላው ሳይሰራ ይቆይ ነበር። በሕዝባቸው ክፋት የተሰማቸውን ሐዘን ለመግለጽ ቅቤ መቀባት ትተው ነበር። በአንድ ስነ ስርዓት ላይ ስለ ልብሳቸው ተራነት ይቅርታ ጠየቁን። ሀገሯን ድል አድርገው ከያዙ በኋላ ባለፉት ጥቂት የሰላም ዓመታት ንጉሥ ማድረግ እንደሚገባው ሁል ጊዜ የክብር ልብስ እየለበሱ በሕዝብ መካከል ይገኙ እንደነበርም ገለጹልን። በሕዝባቸው ክፉ ባህሪ እድላቸው ተለዋውጦባቸው ሳያቋርጡ ከእነርሱ ጋር መዋጋት ከጀመሩ በኋላ ግን የወታደር ልብስ ይበልጥ ተስማሚያቸው ሆኖ ማግኘታቸውን ነገሩን። አፄ ቴዎድሮስ ሕዝቡ በያለበት ሲያውካቸው ለዚህ ማረጋጊያ የወታደር ኃይላቸውን እንዳለ ማቆየትና ይበልጥም ማደራጀት ስለነበረባቸው በሕዝቡ ላይ ብቻ ግብር እንዳይበዛ የካህናትን ቁጥር በመቀነስ ለእያንዳንዱ ቤተክርስቲያን ሁለት ቄስና ሶስት ዲያቆን ብቻ እየተዉ የቀረው እንደሌላው ሰው ሁሉ እየሰራ እንዲገብር አዘዙ። ይህም ከካህናት ጋር አቆራርጧቸው የቀረውን ጠብ አስከተለ። አፄ ቴዎድሮስ እንዴት ጨካኝ ሆኑ! አፄ ቴዎድሮስን ምንም ብንወዳቸው ብዙ ንጹሕ ደም አላፈሰሱም ብለን ነጻ ልናደርጋቸው አንችልም። ነገር ግን ሰው ለመግደልም ሆነ ሌላ ጥፋት ለመስራት ምክንያት አልነበራቸውም ብለን ልንፈርድባቸው ደግሞ በጭራሽ አንችልም። ስለ ሁለቱም ነገሮች ማንም ከሚናገርላቸው ይልቅ ራሳቸው ሁሉንም ገልጸውታል። ለምሳሌ ሆርሙዝድ ራሳም አፄ ቴዎድሮስ ያሰሯቸውን የእንግሊዝ ቆንስልና ሌሎች አውሮፓውያን በሰላም ተነጋግሮ ለማስፈታት ተልኮ እንደመጣ ስህተት የሚባልባቸውን ሁሉ ለምን እንደሰሩት በሚከተለው አነጋገር ገልጸውታል። ሚስተር ሆርሙዝድ ራሳም ከአፄ ቴዎድሮስ ጋር ለመጀመሪያ ጊዜ ሲገናኝና ሲነጋገር የነበረውን ሁኔታ ሲገልጽ ከመጣ በኋላ የሚከተለውን ይተርካል።
ገል እንዳይሉ ሙታ አገኟቸው።
ከዚህ በኋላ ነገር ሳያበዙ በእንግሊዝና በእርሳቸው መካከል ይህን አለመግባባት ሊያስከትል ለቻለው ቅያሜያቸው ምክንያት ወደ ሆነው ነገር ገቡ።
ሲገባ ሀገራቸው ይኸውም ወደ አገራቸው በመጡ አንዳንድ አውሮፓውያን ክፉ ጠባይ የደረሰ ችግር መሆኑን ከገለጹ በኋላ በጊዜው የአበሻ ጳጳስ የነበሩትን አቡነ ሰላማን ቆንስል ካሜሮንንና ወንጌል ሰባኪውን ሚስተር ስተርንን አምረው ወቀሱ።
ቢመጡም ጳጳሱ ተንኮለኛ፣ ማከሩ አወናባጅ፣ የሃይማኖት ጉዳዮችን እየተዉ በአገሪቱ የፖለቲካ ጉዳይ እየገቡ የሚያውኩ ጠማማ ሰው መሆናቸውን ከገለጹ በኋላ ለገንዘብ ሲሉ ተገዝተው የመጡ ተራ ባሪያ አሏቸው። ይህም ማለት የኢትዮጵያ ገዥ ገንዘብ ከፍሎ ስላስመጣቸው ነው። በዚያ ጊዜ በአበሻ ውስጥ ለነበረው ሁከትና ትርምስ ሁሉ ምክንያቱ ራሳቸው ጳጳሱ መሆናቸውን በመግለጽም ወነጀሏቸው። በእርሳቸውና በእንግሊዝ መንግስት መካከል ያለው አለመግባባትም ደብዳቤያቸውን ለእንግሊዝ መንግስት እንዲያደርስላቸውና መልሱን እንዲያመጣላቸው ልከውት ጥያቄያቸውን ሳይፈጽም በቀረው በቆንስል ካሜሮን ጥፋት የተፈጠረ መሆኑን ተናገሩ። ስለ ንጉሱ ደብዳቤ አካሄድ ጥቂት ከተናገረ በኋላ ሚስተር ራሳም ጽሑፉን ይቀጥላል። ቆንስል ካሜሮን የንጉሱን ደብዳቤ ከተቀበለ በኋላ ወደ ምጽዋ ራሱ በመሄድ ፈንታ ደብዳቤውን በአንድ ኢትዮጵያዊ እጅ ላከና እርሱ የንጉሱ ጠላት የሆኑትን ቱርኮች ለመጎብኘት ወደ ከሰላ ሄደ። ከዚያም ሂዶ ንጉሱን በእነሱ ፊት መሳለቂያ እንዲሆኑ አደረገ። ንጉሱ የተናገሩት ታሪክም እንዲህ ነበር። ቆንስል ካሜሮን ወደ ከሰላ ሲሄድ የአበሻ አሽከሮች አስከትሎ ሂዶ ነበር። ከዚያም ቱርኮች ባደረጉለት ግብዣ ላይ አበሾች አሽከሮቹ በቱርኮች ፊት የአበሻ ንጉሥ ወታደሮች እንዴት እንደሚያቅራሩና እንደሚፎክሩ እንዲያሳዩ አስገደዷቸው። ሁሉም እምቢ ሲሉ አንዱ ብቻ ተገዶ እንዲያሳይ ተደረገ። በዚህም ጊዜ ቱርኮች አበሾችን በንቀት እየተመለከቱ የታላቁ ንጉሥ ወታደሮች እንደዚህ ነው የሚዋጉት በማለት በጃንሆይ እያቤዙ ሳቁ። ይህ ወሬ ለንጉሱ ሊደርስ የቻለውም ከካሜሮን ጋር በዚያን ጊዜ በነበረ እንግዳ ወርቅ በተባለ ሰው አማካይነት ነበር። ሚስተር ራሳም ታሪኩን ሲቀጥል ይቆይና ስለ ሚስዮናዊው ስተርን ሲናገር ንጉሱ ስለ ሚስተር ስተርን ሲናገሩም በአገሪቱ ውስጥ በኖረበት ጊዜ ሁሉ በመልካም ሁኔታ ይዘውት የቆዩ ሲሆን እሱ ግን እናታቸውን እንደተሳደበና ራሳቸውንም ነፍሰ ገዳይ እንዳላቸው ተናገሩ። ከዚህም ጋር መጀመሪያ ወደ ኢትዮጵያ ሲመጣ ዋና ስራው በኢትዮጵያ ያሉ ፈላሻ አይሁዶችን ወደ ክርስቲያንነት ለመመለስ ማስተማር መሆኑን ስለገለጸላቸው እሳቸውም የዓለም ሕዝብ ሁሉ ወደ አባቶቻቸው ሃይማኖት እንዲገባ ዋና ጠበቃ እንደመሆናቸው በጣም በጣም ተደስተው የነበሩ መሆናቸውንና እርዳታቸውንም ሳያቋርጡ በመልካም ሁኔታ ይዘውት እንደኖሩ እሱ ግን ያ ሁሉ በጎነታቸው ሳይገታው የጳጳሱን ቃል ተቀብሎ እናታቸውን በመንገድ ዳር ተቀምጠው ኮሶ ሲሸጡ የኖሩ ዝቅተኛ ሴት የነበሩ ናቸው ብሎ ለዓለም ማወጁን ተናገሩ። ከዚህም በኋላ አበሾችን በጠቅላላው ጠማማ ሕዝብ በማለት አምረው ከወቀሱ በኋላ እሳቸው በነገሱ ጊዜ ያሰቡት በዘመኑ የነበሩትን የጭካኔ ስራዎችና ክፉ ልማዶች ሁሉ ነቅለው ጥለው ሀገሪቱን በመልካም ሁኔታ ለማስተዳደር የነበረ መሆኑን አፋፉ ላይ ለሀገሪቱ አንድ አይነት የሆነና ጸጥታ ያለው አስተዳደር ለመመስረት ሞክረው ህዝቡ ግን ስነ ስርዓት የሌለው አገዛዝ መምረቱን ከእሳቸው መነሳት በፊት አገሪቱን በመጥቀም ፈንታ በማይረባ የእርስ በርስ ጦርነት እየተፋጁ ክርስቲያኑን ህዝብ በማጥፋት ለጠላቶቻቸው ድል በሚሰጡ ልዩ ልዩ ባላባት ገዢዎች ስትጉላላ መቆየቷን እሳቸው በነገሱ ጊዜ ግን ለሁሉም ጠቅላላ ምህረት አድርገው ባላባቱ ገዢ ሁሉ በደመወዝ እንዲተዳደር እንጂ በህዝብ ንብረትና ነጻነት ላይ ሁሉ ፈራጅ እንዳይሆን አገሪቱ በአንድ ገዢ እንድትመራ ለማድረግ እንደጀመሩና ብዙ ዓመታት በዙፋን ላይ ሳይቆዩ ኢትዮጵያውያን የመልካም መንግስትን ጣዕም ለማወቅ የማይችሉ ሆነው እንዳገኟቸው ገለጹ።
ጠጅ ሞሶ ሲጠጣት እነሱ የሚወዱት ለበጎ ስራ ተቃራኒ የሆነውን ሆኖ ስላገኙትም ከዚያ በኋላ ህዝቡ በሚወደው ክፉ ይዞታ መግዛት እንደጀመሩ ተናገሩ።
ያውቀዋል እስያ የአገሪቱን ሁኔታ ሳይ የተናገሩት ሁሉ እርግጥ እንደሆነ ለመረዳት እንደምችልም ገለጹ። በመጨረሻው ወደ ደቡብ ብሄድ በሰሜን ያለው ህዝቤ ያምሳል፣ ወደ ምዕራብ በሚሄድበት ጊዜ የምስራቁ ይሸፍታል። በየጊዜው ይቅርታ ባደርግላቸውም በአመፃቸው እየገፉ አሻፈረኝ ይሉኛል። አሁን ግን በየአቅጣጫው እያሳደፍ ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል ለመላክ ቆርጫለሁ በማለት ንግግራቸውን ዘጉ። ሁሉንም ሰሩ ተብለው በጭካኔያቸውም ቢሆን ኢትዮጵያን መከፋፈልን እንደ ጀግንነትና እንደ ነጻነት ወዳጅነት ይቆጥሩት ከነበሩ መሳፍን ምን ያህል ይሻሉ እንደነበር ሲገልጽ ሆርሙዝድ ራሳም የሚከተለውን ጽፏል። በዚያው ቀን ንጉሱ እድሜው ወደ 20 ዓመት የሚሆነው አንድ ኢትዮጵያዊ ወንጀለኛ በሰንሰለት እንደታሰረ ላኩልኝ። ወጣቱም በግፍ ለመውረስ ሲል እናቱን የገደለ ነበር። ግርማዊነታቸው የገዳዩን ጥፋት ሲናዘዝ እንደሰማና ከምን አይነት መጥፎ ሕዝብ ጋር እየታገሉ እንደሚኖሩ ማየት እንድችል ፈለጉ። አጼ ቴዎድሮስ የላኩልኝን መልእክት የዘጉትም በሚከተለው ቃል ነበር። ይህን ክፉ ሰው በሕጉ መሰረት እንዲሞት ባዝዝ ኖሮ ፈትቼ ካስረከብኩህ አውሮፓውያን መካከል አንዳንዶቹ ነፍሰ ገዳይ እያሉ ይወነጅሉኝ ነበር። በኢትዮጵያ ሕግ መሰረት ይህ እናቱን ገዳይ ሰው ተቆራርጦ ተጥሎ ሳይቀበር በቅሶ መቅረት ነበረበት። ንጉሱ ግን በጥይት ተገድሎ እንዲቀበር አዘዙ። አጼ ቴዎድሮስ ጨካኝ ቢሆኑም በፍርዳቸው ፍትሐ ነገሥት ከሚባለው የኢትዮጵያ ዋና የሕግ መጽሐፍ ይልቅ እጅግ ርኅራኄና ምሕረት የሚያደርጉ ሰው ነበሩ። አጼ ቴዎድሮስ አልፎ አልፎ የሰውን ሕይወት ሳይመርጡ መሰዋታቸው የማይካድ ነው። ይሁን እንጂ እርሳቸው ቀደም ብለው የነበሩ መሳፍንት ሲሰሩት ከነበረው አረመኔነት ያንዱን ግማሽ ያህል እንኳ አልሰሩም። ከቴዎድሮስ ዘመነ መንግስት በፊት ሰዎች ጥቃቅን ለሆኑ ጥፋቶች ዓይኖቻቸውን፣ ምላሶቻቸውን፣ እጅ እግሮቻቸውን በማጣት ከዚህ የሚበልጥ በሚያስደቅቁ የጭካኔ ስራዎች ይቀጡ ነበር። በቴዎድሮስ ጊዜ ግን አንድ መንገደኛ አገሪቱን በሙሉ በወርድና በቆመቷ ቢያቋርጣት ይህን የመሰለ አስተቃቂ ስራ በቴዎድሮስ የተፈጸመበት ሰው ለምልክት እንኳ እንደማያገኝ አምናለሁ። ኮንስሌሽን ስራቸውን የሚደግፍ ሀሳብ ሲገልጽ ሀሳባቸው ግልጽና ቀላል ነበር። ኢትዮጵያን ለማሻሻልና ወደ ቀደመ ታላቅነቷ ለመመለስ ሲያስቡ ይህን ለማድረግ የሚያስችሉትን ነገሮች ሁሉ ከጥንታዊ ስልጣኔዋ ለማምጣት ያስቡ ነበር። የኢትዮጵያ ጥንታዊ ሕግ ራሱ መልካም ነበር። ጥፋቱ ሳያቋርጥ ከቀጠለው ብጥብጥና ከቤተ ክህነቱ የመንፈስ መበላሸት ላይ ነበር። ፍርድ ተበላሸ። የጋብቻ ክብርና ወግ ጠፋ። ይህም ከመኳንንቱ በተነሳው የመጥፎ ምግባር ተላላፊ በሽታ የደረሰ ነገር ነበር። ነጋዴዎች ተዘረፉ። አንዱ ወንጀለኛ ወደ ሌላው መስፍን ግዛት ተሰዶ በሰላም እንዲኖር ይፈቀድለት ነበር። ለደረስ የውድል አድራጊም ለአጤ ቴዎድሮስ የአገሩን ሁኔታ ለመለወጥ ለነበረው መልካም ሀሳብ የጥንቱን መልካም ሕግ ያላሎ በጭካኔ ከማስከበር በቀር ሌላ መድኃኒት አልነበረውም ይላል። አጤ ቴዎድሮስ ሰውን በእሳት እያቃጠሉ መቅጣት እንዴት እንደጀመሩ ሲገልጽ ሆርሙዝድ ራሳም የሚከተለውን ጽፏል። ከቆዩት መሳፍንት ከነጉግሳ ወገን ለአፄ ቴዎድሮስ ፍጹም ታማኝ የሆኑት አቶ አዲሶ የተባሉ አዛውንት ባላባት በዳውንት ይኖሩ ነበር። ንጉሱም ለእርሳቸው ሲሉ የአረጋዊውን ግዛት ከሌላው ግብር ሁሉ ነፃ አድርገው የእህል አስራት ብቻ ለወታደሮቻቸው ያስከፍሉ ነበር። አፄ ቴዎድሮስ እኒህን ሸበቶ አረጋዊ ወዳጃቸውን አንቱ ይሏቸውና ያከብሯቸው ነበር። እኒህን ሰው አፄ ቴዎድሮስን የማይወዱ ወንበዴዎች በሌሊት አደጋ ጥለው ቤታቸውን ዘግተው ከነ ቤተሰባቸው በእሳት አቃጠሏቸው። አፄ ቴዎድሮስ ይህን ሲሰሙ አንድ ቀን ሙሉ ከሰው ተለይተው ሲያለቅሱ ዋሉ። ከሳቱ ያመለጠው ልጃቸው የአገሩን ሰዎች ሰብስቦ ወንበዴዎችን በማሳደድ ከያዘ በኋላ ለፍርድ ወደ ንጉሱ አቀረባቸው። ከዚህ በኋላ ስለሆነውም ራሳም የተናገረውን ቃል በቃል ስንተረጉመው እንዲህ ይላል። ወንበዴዎች እስረኞች ትክክለኛ የሆነ ፍርድ ታየላቸውና ጥፋተኛዎች ሆነው ተገኙ። በዚህ ምክንያት ወንበዴዎቹ በታማኙና ውድ በሆኑ ወዳጃቸው ላይ በፈጸሙት የአገዳደል አይነት እንዲሞቱ ንጉሡ ፈረዱባቸው። ከዚያም በአንድ ቤት ውስጥ ገብተው ፍርድ አስፈጻሚዎቹ ገዳዮች በቤቱ ዙሪያ ሳር ከመሩበትና በዚያው አቃጠሏቸው። አፄ ቴዎድሮስ ይህን አይነቱን የጭካኔ ፍርድ ሲሰጡ ይህ የመጀመሪያ ጊዜያቸው ነበር። ከዚህ በኋላ ግን አመፀኞች ከዳተኞች ለሚሏቸው ሁሉ ተስማሚ ቅጣት ስለመሰላቸው በብዙ ሰዎች ላይ ይፈጽሙት ነበር። በዚያም ብሎ በዚህ ከታላቁ ሰው ውድቀት ከሆኑት ምክንያቶች አብዛኛዎቹ ከዚህ በላይ የተገደጹት ነገሮች መሆናቸው አይካድም። ከዚህ ሁሉ ጋር ደግሞ ልንክዳቸው የማንችል ከፍተኛ የሆኑ የራሳቸው የባህሪ ጉድለቶች ነበሩባቸው። እነሱም አንደኛ ለመቆጣጠር የማይችሉት ቆይተው የሚጸጸቱበትንና ሊያደርጉት የማይፈልጉትን ነገር የሚያሰራቸው ቁጡነታቸው ነው። ሁለተኛ ድልና ክብር እንደሚያቀብጣቸው ብዙ ታላላቅ ሰዎች ሁሉ አልፎ አልፎ ያሳዩት የነበረ የከንቱነት ትምክህት ነው። ሶስተኛ ሰውን ከሚገባው በላይ ያምኑ ይወዱና አውቆ ተንኮል ሲሰራ ቀርቶ ሲሳሳት ሲያገኙት ቶሎ ይቀየሙበታል። የራሳቸው ወዳጅ ቆንስል ፍላውዴን በጠባያቸው ውስጥ ያሉት እጅግ መጥፎ የሆኑ ነገሮች ለመግታት የማይቻል ቁጣቸው ንጉስነታቸውንና ከመለኮት የተሰጣቸውን መብት በሚመለከት ነገር ያላቸው ኩራትና የማይበገር መንፈስ ስለ ሃይማኖታቸው ያላቸው ግትር ቅናት ናቸው ይላል። ይህ ጠባይም በማኪያቬሊ ራስን ለውጦ የመግዛት ጥበብ የተለጠኑ መሪዎች እየበረከቱ በሄዱበት ዓለም ለአንድ መሪ ታላቅ ጉድለት ነበር። እነዚህን ጉድለቶች የጠቀስኩት ለውድቀታቸው ምክንያት ከሆኑት ነገሮች የራሳቸው ጠባይም ድርሻውን ማበርከቱን ለመግለጽ እንጂ እነዚህ በብዙ ሰው ላይ የሚገኙ ሰብአዊ ጉድለቶች የኒህን ታላቅ ሰው ትልቅነት ይቀንሱታል ብዬ አይደለም። ይህ መጽሐፌ ምንም እንኳ በልብ ወለድነት ቢጻፍ የታሪኩን መንፈስ እንዳይለቅ እስከተቻለኝ ብርቱ ጥንቃቄ ስላደረግ በዚህ ድርሰት ላይ የቀረቡት ቴዎድሮስ የእኔ ቅርጽ ከመሆን ይልቅ እግዚአብሔር ወደ ፈጠረው ሰውነታቸው የተጠጉ እንደሚሆኑ ሙሉ ተስፋ አለኝ። አፄ ቴዎድሮስ የሚመሩት ሕዝብ ሳይፈጠርላቸው የተፈጠሩ ታላቅ መሪ የአገሬን ሕዝብ ታላቅ ባለጸጋ፣ በሰላም የሚኖር የሰለጠነ አድርጌ ለማየት እችላለሁ ብለው ሌት ተቀን ሲዋትቱ በጎ ምግባራቸው ሁሉ ተረስቶ ሰው ጠልቷቸው ሰውን ጠልተው በክፉ ሁኔታ የወደቁ ሰው ናቸው። ግን ይህ ውድቀት ለእርሳቸው ታላቅ እረፍት፣ በኢትዮጵያ ታላቅ እፍረት ነበር። አቤ ጉበኛ
አባ ግራኝ ሞተ የወዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ ምዕራፍ አንድ ቱርክ ካሳ ሲወለድ
ታጠቅ ብሎ ፈረስ ነገሩ ካሳ ብሎ ምንም ብቀትን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው።
ኢየሩሳሌም ምንም እጅግ ቢጉላሉ፣ እኔ መይ- ምንም ግፍ ቢበዛባቸው፣ ምንም በቁም ቢሞቱ ኃይሉ ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳ ደጃዝማች ማሩ በነገሩ ብዙ ጊዜ ቅር ሲላቸው ቢታይ ለመኳንንቱ እንደነ ቀኛዝማች ከብቴ ያሉት ቁም ነገረኞችና ሃይማኖተኞች እርሺ ጉራጭ ካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊት ያጣውን ለመማለድ እንጂ ለሌላ ሰው ተብለው የማይጠረጠሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር።
ጠላትን የሚ- ቆረኞችም ሌላ አያድርጉላቸው እንጂ በየጊዜው በድብቅ ስንቅ መላካቸው አልቀረም። ወይዘሮ አትጠገብም በዚያ ጊዜ የሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ የቁምሰኛ ሰው ቤት ጭፍ ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም።
ጩኸት በረከት በዚያ ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል።
ቤቱን ሁሉ ንቆ የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት አንቺን ወደ ከተፈጥሮ ልዩ የሆነ ብርሃን ተስሎበት ነበር ብሎ ማጋነኑ ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮውን የሚገልጹ ምልክቶች ነበሩ።
የአንበሳውን ሞት
አራሷን ወይዘሮ ስትጠገብ እንዲጠይቁ የተሰበሰቡት ሁሉ የእርጥቡን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለት፣ ስሙ ዛሬ መውጣት ይገባዋል እያሉ ተንሾኳሾኩ። የደጃዝማች ማሩ ታዛቢዎችም ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልዩ ስም አወጣጥ አማካይነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያ ተገኝተው ነበር።
እኔ መዩ ስሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዷ ወይዘሮ የውብዳ።
አላንድ አልወለደ ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ።
ካሳ ያወ- እኔም ዛሬ እንዲወጣለት እፈልጋለሁ አሉ ልጅ ኃይሉ።
ቱርክ ምን አስቸኮለ አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ጋደም እንዳሉ።
ሲንቁ
ለምን አንቸኩልም አሉ ልጅ ኃይሉ በለሆሳስ።
ሲንቁ ሲንቁ የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና።
ገለውማ እንግዲህ እሺ እንዳላችኋ አሉ ወይዘሮ አትጠገብ።
የሚሸሽ አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ።
ኗቸው
ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያያቸው አይን ላይን ግጥም ስላሉ ሴትዮዋ እንደ ብዙዎቹ የበጌ ምድርና የጎጃም ሴቶች እልከኛ ቢጤ ኖረው መቼም አለባቸው ብየዋለሁ አሉ ቆጣ ብለው። የሴትዮዋንና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለአንድ አፍታ ሴትዮዋን ቀና ብሎ አየና ስም ማውጣቱን ቀጠለ።
እንግሊዞች ምክር ሊማከሩ እኔ እርቅ ይሁን ብየዋለሁ አሉ ልጅ ኃይሉ በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኛዝማች ከብቴ።
ቱርክ ባይ የሚሸሽ
እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል፣ አንዱ ሱስኒዮስ፣ አንዱ በቀለ፣ አንዱ ተገኘ ሲል ቆየና እስቲ እናቲቱን ደግሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔስ ለልጄ ስም ለማውጣት የፈለግኩት አስገርዤ ዳቦ ደፍቼ ፍሪዳ አሳርጄ ነበር። በእርጅና አንድ ልጅ ተገኝቶ የወግ ማዕረጉ ባይቀርበት መልካም ነበር። እምቢ ብላችሁ ተጀመራችሁት፣ መቼስ ምን ይደረጋል? ሳንት ይገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ የአስረኞች በዚህም አጠራር እርስ በርሳቸው በአይን ሳይጠቃቀሱ አልቀሩም። መጨረሻውም እሺ አባትየውስ ማናልኸው አሁንም በሆነ እንደሆነ መቼም የሚጸናው ያንተ ነውና ተጠንቅቀህ አውጣለት አሉ ሊቀ ካህናት። እኔማ ማን እለዋለሁ ካሳ ነው እንጂ ወዳጅ ካሳ ብየዋለሁ አሉ ልጅ ኃይሉ።
አባ ግራኝ ይህ ይሻላል የወዲያው ደግ ነው አሉ ሊቀ ካህናት ላቀው።
የሚያበላኝ ጮማ ምን ነው እርሶ ደግሞ ልጅ ኃይሉ ለምን ነው የነ ፋሲል የነ በካፋ የነ ምንትዋብ ዘር ምንጊዜ ጥሎት ተዚህ ሊወለድ የባሪያና የውሻ ስም የሚወጣለት የሚካስ ለምንድን ነው? ወርቁ ቢጠፋ ሚዛኑ ጠፋ ይላሉ። ለምን? በዚህ ባዶ ጎጆ ስለተወለደ ነው። እንኳን እሱ ፈጣሪ ጌታችን ኢየሱስ ክርስቶስን በበረት ተወልዷል። አይደለም ጌታ ሊቀ ካህናት ሲገመር ሲጉራች አሉ የወይዘሮ አትጠገብ ዘመድ። ቢታዩ በቁምስጥራት ያን ያህል ረጅም ጊዜ ተቀምጠው በዚህ ቀን እንኳ ደስ ብሏቸው እንዳይሉ የአብ ጠባቂ ተልኮባቸው ስላዩ እጅግ ተበሳጭተው እኒህ ሴት እንዲያው በጠቅላላ ሁኔታ የሚበሳጩ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር። እንግዲህ መቼም ታባትየው በኋላ መሰየም አንችል አሉ ሊቀ ካህናት። ለምን እሳቸው አይለውጡትም? ይፈልጉ ዳዊት፣ ይፈልጉም እንደ መልኩ ሰለሞን፣ ይፈልጉም ፋሲል፣ ያለዚያ ሽፈራው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳ የሚሉት? አሉ የወይዘሮ አትጠገብ ዘመድ። የለም እኮ የወይዘሮ ይብዳ ነገሩ ሌላ አይደለም፣ ለእኔ ተስማሚ ሆኖ አግኝቼው ነው። ግድ የሉትም፣ ሙያ ስምን አይከተልም። ሙያውን እግዚአብሔር ታደለው። ይህ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ሕፃናት የሚሰየሙበት ስም ሊሆን ይችላል። አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል። ግን ከእነዚያ ሰዎች መካከል የኢየሩሳሌምን ንጉሶች ዳዊትንና ሰለሞንን ወይም የእኛዎቹን እነ ፋሲልን እነ ኢያሱን ለመሆን የቻለ አንድ እንኳ የለም። የታላቅ ሰው ስም ተሸክሞ ምንም አለመስራት የሰው ስምና ስራን ማዋረድ ነው። የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል። ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙስ ካሳ ይበቃዋል አሉ ብቻ ይሉ እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ የውብዳር። ወይዘሮ የውብዳር ምን ያድርጉ እናቴ? በቤታቸው ሰው እያለቀ ሀብቱ እየዘቀዘቀ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተ ዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሀዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር። ከወይዘሮ አትጠገብ ጋር ያላቸው የሥጋ ዝምድና እስከዚህ ቅርብ አልነበረም። ጉዳዩን የሚያውቁ ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከሰባት ቤት አልፎ ለጋብቻ ደርሰዋል። ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተ ዘመዶቻቸው በሞት የተፈቱባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አትጠገብና ወይዘሮ የውብዳ ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተ ዘመዶችን የሚያሳፍር ብርቱ ፍቅር ነበራቸው። ምን ያርጉ? ሩቅ ዘመድን የሚያቃርቡት ሁለቱም ምክንያቶች ነበሯቸው። ሁለቱም እነ ፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው። በሁለቱም በኩል የነበሩት ቤተ ዘመዶች እንደ ድል ሆኖ ሞት እያደነ የሚጨርሳቸው ነበሩ። ስለዚህ ወይዘሮ የውብዳር ለእኒህ ከእህት በላይ ለሚወዷቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ። ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው። ደጃዝማች ማሩ የሰሩባቸውን ያን ሁሉ ግፍና በደል ከእነዚያ ስሞች አንዱን ለልጃቸው በመስጠት እንደማይወጡት አልዘነጉትም። ብቻ መበደላቸውንም ሳይረሱ ካሳ አሉት። ደጃዝማች ማሩ ለምነው አግባብተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸው በኋላ የሚወዷትን ሚስታቸውንን እና አይተው ያልጠገቡትን ሕፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋዝ ላደረሱባቸው በደል እንዳትጠገብ ካሉት ጨዋ የጨዋ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያን የመሰለ የዓይን ተስፋ ስላገኙ ካሳ አሉት። ቢሆን ቢሆን ካሳነቱ በሌላ ይመሰክራል። ባይሆንስ ከጥቂት ወራት በኋላ ይህን ወርቅ የመሰለ ሕፃን በክንድ ታቅፎ ሲቦርቅና ሲፈነድቅ ለማየት ከሽቶዎች ሁሉ በላይ መሆኑ የተመሰከረለትን የሕፃን አንገት ስር ለማሽተት መቻል መቼ ቀላል ካሳ ነው የሚል ሀሳብ በልጅ ኃይሉ አእምሮ ስለመጣ ለልጁ ከካሳ የሚሻል ስም አለ ብለው አላመኑም። የምን የስም ሽሚያ ነው? ታላቁን ስም በሥራው ሩጦ ይድረስበት። በዚህ ሁኔታ ልጅ ኃይሉ የልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጣሁት ስም ቀረብኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማሙ። አራት ጠያቂው ሁሉ ወደ የቤቱ ከመግባቱ አስቀድሞ የቀኑ ውይይት ወደ ደጃፍ መስማሩ ጆሮ ደርሶ ነበር። ይሁን እንጂ ቀጥቀጥ ያሉትን ቃሎች የተናገሩት ሴቶች በተለይም ግዴለሿ ወይዘሮ የውዳር መሆናቸው ሲገለጽ ነገሩን ችላ ብለው አለፉት። የዚያ ጊዜው መኳንን ከዚያ ሁሉ ጭካኔያቸው ሴትን ስለምትናገረው ኃይለ ቃል ብዙ አይከታተሉም ነበር። ደጃዝማች ማሩም በዚህ ሁኔታ ከሌሎች የተለዩ አልነበሩም። ልጅ ኃይሉ ጠያቂው ገብ ሲል ወይዘሮ ስትጠገብ ወደ ተኙበት አልጋ ቀረብ አሉና እስቲ ገለጣ አድርጊልኝ ልየው አሉ። ወይዘሮ ስትጠገብም ልጁ የተሸፈነበትን ነጭ ነጠላ ገለጥ አድርገው ሕፃኑን አሳዩአቸው። ልጅ ኃይሉ በተፈጥሯቸው ሕፃንን የሚወዱት ከመንፈቅ በኋላ ጀምሮ እንጂ እርጥብ ሕፃን አይወዱም ነበር። እንደዚያ ከሚወዷትና ደጃዝማች ማሩ ካፋቷቸው የመጀመሪያ ሚስታቸው ከወለተ ተክሌ የተወለደውን ሕፃን ክንፉንም ቢሆን መንፈቅ እስኪሞላው ድረስ አቅፈው ስላሳሙት ለጋ ሕፃን ላለመውደዳቸው ዋና ምስክር ነው እየተባለ ለብዙ ዘመን በቋራ ይነገር ነበር። የዛሬው ሕፃን ግን የተወለደ የዕለት ዕለት ሲያዩት ለታላቅ ቁም ነገር የሚውል አንድ ተአምረኛ ሰው መስሎ ታያቸው። ለዚያ ሁሉ ግፍና የቁመና ሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸውን እንደ ነቢይ ቆጠሩት። ያ ደጃዝማች ማሩን በጥይት አቃጥለው ቢቻል ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡበት ጊዜ ያ ሚስታቸውን ተቀምጠው ለሌላ ታላቅ መኮንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ ሚስታቸውና የጎባናቸው አጃቢ ሆነው እንዲሄዱ በተደረገበት ቀን የአንዱን መሳሪያ ከእጁ ነጥቀው ያገኙትን ገለው ቢቻል አምልጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበት ሰዓት ያ ሁሉ ግፍ፣ ያ ሁሉ ጥቃት ከትዕግስታቸው በላይ የሆነ በዘገነናቸው ቁጥር ፈጽሞት የወሰኑት ሁሉ እቅድ ይህ ነው በማይሉት እጅ አሳሪ ነገር እየተገታ ሕይወታቸው ከሞት ተርፎ በእድሜ ከሰነበቱ አይቀር ይህን ልጅ በመተካታቸው ይህ የእግዚአብሔር እቅድ እንጂ የኔ እቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ሊሉት አልፈለጉም። ምዕራፍ ሁለት ደጃች ማሩ ወደ ምዕራብና ደቡባዊ ምዕራብ አቅጣጫዎች የጣቁሳና የወይና በታች እለፋ ተራራዎች በጭጋግ ተሸፍነው በታላቅ ግርማ ይታያሉ። ወደ ሰሜን የደንቢያ ሜዳ ለጥ ብሎ ይታያል። ወደ ሰሜናዊ ምስራቅ የጎርጎራ ተራራዎች ግማሹን ደመና የሸፈነው ፀሐይ ቦክክ ብሎ አርፎባቸው በቅርቡ ግትር ብለው ይታያሉ። የገሊላ ገዳም ደሴት በቅርቡ ጉብ ብላና ጢስ የለበሰች መስላ ስትታይ፣ የደቅ ደሴት በጠራ ሰማይ ተቋርጣ የቀረች ትንሽ ደመና መስላ ከሩቅ ትታያለች። የብችኝ ሜዳ ከጣና ባህር ጋር እኩል በሆነ ደልዳላነት ለጥ ብሎ ይታያል። የበልግ ዝናብ በማካፈሱ ከቶካነቱ በላይ በልጉ ግጥም ስላለበት በላዩ ከተሰራጩት ቀለመ ደማቆችና ለቁጥር ከሚያስቸግሩ ብዙ ከብቶች ጋር ሲታይ በማየት ከሚገኙ ደስታዎች ሁሉ ከፍተኛውን ይሰጣል። የብቻዬ ሜዳ ያ እረኞች ሲሯሯጡ፣ ሲታገሉ፣ ዱላ መክቻ፣ ኩበት ካፊ፣ ኳስ አቀበሎ፣ ሩጫ፣ ቅልሞሽ፣ ገና፣ ሽመል ቅልጥሞሽ፣ ቁሊ፣ ንጥቂያ፣ ጅራት ግርፊያ፣ ቁጭቁጮሽ እባ ቦረዴ፣ የሚዳቋ ወተት ማጠጣት፣ ድብብቆሽ፣ አንክሻ አንክሻ፣ ዝላይና ሌላም እሱን የመሳሰሉ ጨዋታዎች ሲጫወቱ የሚውሉበት በጣና ባህር ዋኝተው ወጥተው ጋቢያቸውን አንጥፈው በደረታቸው ገጥ ብለው ፀሐይ የሚሞቁበት የብችል ሜዳ ያ በረጋቢ ሽቦ አልጋ ላይ እንደተነጠፈ ምቹ ፍራሽ ሲረግጡት ሱብ የሚል ያ ያለፋ የጣቁሳ የአቸፈር ነጋዴዎች በቅሎዎችና አጋሰሶች ሳይግጡበት የማያልፉ ያ ከድንበሩ ሲደርሱ ቂጣ፣ ዳቦ ቆሎና በሶ አረፍ ብሎ ሳይቀመስበት የማይታለፈው ያ የረፍት ቦታ፣ ያ የደስታ ቦታ፣ ያ ለሚርቁት ሀዘንና ትዝታ፣ ያ በሳር በተሸፈነው የአልዋ ምድር ኮረብታ ላይ ባሉ ጊዜ ዝቅ ብሎ ተዘርግቶ ሲታይ ከደረጃ ወርዶ መሬት ለሚረግጥ መስፍን የተነጠፈ የፋስ ስጋጃ የሚመስል ሜዳ የተለመደ የበልግ ጊዜ መልኩን ይዞ ነበር። ባልዋ አቋርጦ ወደ ብቸኝ ቶካ በሚወስደው አውራ መንገድ ነጫጭና አደፍ አደፍ ያሉ ልብሶች የለበሱ ነጋዴዎች ወደ ጎንደር ከተማ ይጓዛሉ። ከለፋ ከጣቁሳ የተነሱት ቅቤ፣ ቅመማ ቅመም፣ ሌላም ብዙ ነገር የጫኑ ነጋዴዎች ከአቸፈር፣ ከዳንግላ ቅቤ፣ ማር፣ ሌላም ብዙ ነገር የጫኑ ነጋዴዎች አለቆቹ በየበቅሏቸው፣ ጫኞቹ በእግራቸው ሲጓዙ ይታያሉ። ተማሪው ደበሎ ለብሶ አኮፋዳና ቅምጫና አንጠልጥሎ የሰኔል ጥላውን ገትሮ ዜማውን እያንቆረቆረ ወደ ጎንደር አቅጣጫ ይገሰግሳል። ከታላቁ ሜዳ ባሻገር ግራና ቀኝ ባሉ ዋልካ መሬቶች ላይ የሚያርሱ ገበሬዎች ጅራፍ ጧ ጧ እያለ አልፎ አልፎ ይሰማል። ሁለት ቀን የቀረውን የመንዳባ መድኃኔዓለም በዓል ለማክበር ወይባ ልብስ ለብሰው ወይባ ሻሽ ጠምጥመው ብዙ መነኮሳት ወዳልቆዛ አቅጣጫ ይጓዛሉ። በዚህ ጊዜ ነበር ደጃዝማች ማሩ በአልዋ ኮረብታ ላይ ድንኳን አስተክለው ከብዙ ሰራዊታቸው ጋር ሰፍረው ይህን ሁሉ ትርኢት ይመለከቱ የነበር። ደጃዝማች ማሩ በጊዜያቸው በደቡብ እስከ ዳሞት በምዕራብ እስከ ሱዳን ጠረፍ በሰሜን እስከ ወገራና በለሳ በጠቅላላው በየአቅጣጫው ለጎንደር ከተማ አቅራቢያ የነበረውን ክፍለ ሀገር ሁሉ የሚገዙ መስፍን ነበሩ። ይህን ሁሉ ክፍለ ሀገር ለመግዛት የቻሉትም ከደከመው የጎንደር መንግስት በመሾም ብቻ ሳይሆን ጉልበት መብት ነው የሚለው የዘመነ መሳፍንት ሕግ በሚፈቅደው መሰረት በጦርነት ድል እያደረጉ በመያዝ ጭምር ነበር። ምንም ጀግና ቢሆኑ በሰሜን እነ ወገራን እነ በለሳን፣ በምዕራብ እነ ቋራን፣ በደቡብ እነ ጋርጌን እና ሰፈርን የመሰሉ አገሮችን ደንቢያ ላይ ሆኖ በትክክል ለመቆጣጠር ደጃዝማች ማሩን ማስቸገሩ ስላልቀረ አልገብር እያሉ ያስቸገሩ አንዳንድ ክፍሎችን ለመምታት ከፈንጃ ተነስተው ወደ ጋርጌና አከፈር ለማምራት አልዋ ላይ ሰፍረው ነበር። ነገር ግን መጪው ቅርብ ጊዜ ወርሃ ፋሲካ በመሆኑና የደጃዝማች ማሩ ወታደሮችም በእነዚህ አቅጣጫዎች ብዙ ጊዜ እየዘመቱ ኃይለኛ ብትር እየቀመሱ ይመለሱ ስለነበር ያለ ምክር ዘመቻቸውን መቀጠል አልፈለጉም። ደጃዝማች ማሩ ኃይለኛ ጦረኛ ሲሆኑ ዘዴና መግባባት የሚያንሳቸው ሰው ስለነበሩ ብዙ ቅን ሀሳብ ሳይቀበሉ ይቀርና ብዙ ችግር ይገጥማቸው ነበር ይባላል። በዚህ ጊዜ ግን ችግሩ እየገባቸው የሄደ ይመስላሉ። ስለዚህም ታላላቁን መኮንኖቻቸውን በድንኳናቸው ሰብስበው ምክር ጀመሩ። እንግዲህ ምን እናድርግ ትላላችሁ? አሉ ደጃዝማች ዘወትር ከሚታይባቸው የግድለሽነት ጠባይ ለየት ያለ የትካዜ መልክ እየታየባቸው ዘምተን ማስገበር ነው እንጂ ይህን የጋለሞታ ልጅ ሁሉ ዛዲያ ምን እንሰራለት? አለ እንደ ወንድሙ እንደማሩ ግትር የሆነው ልጅ ወልደ ተክሌ ከተቀመጠበት እየተነሳ ይህማ መች ጠፋኝ፣ የተሻለ ምክር ቢገኝ ብዬ እንጂ አሉ ደጃች ማሩ አሁንም ትክዝ እንዳሉ። ጌታዬ እኔ ቀድሞም ተናግሬያለሁ አሉ ቀኛዝማች ከበቴ ተነስተው ኩታቸውን እያደገደጉ። ምኑን ነው የተናገርከው? አሉ ደጃዝማች ማሩ ቀኛዝማች ከበቴን ገደም አድርገው እየተመለከቱ። በግቢም በምንም እያን በፍቅር ብንይዛቸው ይሻላል ብዬ ነዋ አሉ ቀኛዝማች ከበቴ። በምን ፍቅር ነው ደግሞ የምንይዛቸው? አሉ ደጃዝማች ማሩ። በሚቻለው ፍቅር ሁሉ አሉ ቀኛዝማች ከበቴ። ዛሬስ እውነትም እንደ ትምክህት ወልክ መሰል እባክህ በቃ ቁጭ በል አሉ ደጃዝማች በቁጣ። ቀኛዝማች እንደማፈር ብለው ሊቀመጡ ጎንበስ ሲሉ ፊት አውራሪ ሰንደቁ ኩታቸውን እያደገደጉ ተነሱና ጌታዬ ምክር ተጠየቁን ዘንድ እኔም ሀሳቤን እንድገልጽ ይፈቀድልኝ ብለው ለመቀጠል ሲፈልጉ ደጃዝማች በድንገት አቋርጡና ተናገር እንጂ ማን ከለከለ አሉ። ተብራሪት እንደቆም ብለው ጉሮሯቸውን ካጠሩ በኋላ ምንም ሀሳቡን ጌታዬ ሲጠሉት ባይ የኔ ሀሳብ ተቀኛዝማች ሀሳብ የተለየ አይደለም። በብዙ መንገድ ሞክረነዋል። ያደረግነውም ሁሉ በየጊዜው ተመከዳት አላዳነንም። በዚህ ብንሞክርስ ምን አለበት አሉ። አሁንስ የደንቢያና የጎንደር ወይዘሮዎች አለቁ መሰለኝ። ለመሆኑ ሚስቶቻችሁን ፈታችኋል? ሚስት ቸግሯችሁ እንደሆነ ንገሩኝና ላሳችላችሁ። አሁን የምክርና ፈሊጥ ሆኖ ይቀርባል። በላንተም ቁጭ በልልኝ አሉ ደጃዝማች እንደ ቀኛዝማቹ ጊዜ በጣም ሳይከሩ። በዚህ ጊዜ ሊቀ ካህናት ላቀው ረጅም ካባቸውን እንደለበሱና ነጭ ረጅም ጭራቸውን እንደያዙ ያን ግዙፍ አካላቸውን ይዘው ከተቀመጡበት ብድግ ሲሉ ደጃዝማች ክርናቸውን ከመከዳው አገጫቸውን ከመዳፋቸው አስደግፈው ራሳቸውም ከወገባቸው በታች ጋደም ብለው አንዳንድ ጊዜ መሬቱን አንዳንድ ጊዜም ሰዎቹን አንዳንድ ጊዜም የድንኳኑን ጣራ እየተመለከቱ ያዳምጡ ከነበረበት ቀና ብለው ቁጭ አሉና አባቴ ቁጭ በሉ እንጂ አረ በመድኃኒዓለም ቁጭ በሉ ቁጭ ብለው ይንገሩኝ አሉ አረቤ በጌታዬ ፊት መቆም ምን ይጎዳኝ ብለው ይልቁንስ የምናገረውን እንዲሰሙልኝ ይለምናለሁ አሁንም በሆነ እንደሆነ መቼም ግቢ ሰዎችን ከሚያዛምዷቸው አበይት ጉዳዮች አንዱ ነው። ጌታችን ኢየሱስ ክርስቶስ እንኳ አሁንም በሆነ እንደሆነ ከፍተኛ ቦታ ሲሰጠው ብእሲ ወብእሲት አሃዱ አካል እሙንቱ ዘእግዚአብሔር አስተጣመረ እይፍ ይፍልስ ሰብ ብሏል። የእህቶ ባል ባላጋራው ሊሆን አይችልም። ንጉሥ ሰለሞን አሁንም በሆነ እንደሆነ በዚያ ሁሉ እውቀቱና ታላቅነቱ አንስት አሕዛብን ወዶ ፈጣሪውን ስንት ያደረገለትን አምላኩን ዘንግቶ ለነቢኤል ዜቡል ሰግዶ መሞቱን ጌታችን በመጽሐፉ የሚያውቁት ነው። አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ ወንድሞቹ እንዳሉ የሚያስቸግሩን አንዳንድ መኳንንት በእህቶቻችን አማካይነት መንፈሳቸው እንዲገዛ ብናደርግ በየጊዜው የክርስቲያኖች ደም ለማፍሰስ ምክንያት ሊሆኑ አይችሉም። ከዚህም በላይ እኛ አንድ ስንሆን አረቦችን፣ ቱርኮችንና ሌሎችንም አህዛቦች በበለጠ ለማጥቃት ያስችለናል አሉ ሊቀ ካህናት ላቀው በተለመደው ያነጋገር ጊዜያቸው። አባቴ ነገሩን እኮ አጥቼው አይደለም አሉ ደጃዝማች ማሩ። ትክስ ብለው ከቆዩ በኋላ ነገሩን ለወጥ አድርገው እንደ ቀልድም እንደ ቁም ነገርም አስመስለው እሺ እሱ ሲሆን ግን በምትሉት መንገድ ከሆነ የእነርሱ እህቶችም እኮ የኔን ሰዎች ወደ ወንድሞቻቸው ሳቡ ማለት ነው አሉ። ፈርገኝ አሉ ሊቀ ካህናት እንደ መሳቅ ብለው ንግግራቸውን ቀጠሉና አሁንም በሆነ እንደሆነ ዛዲያ የሚፈለገው ምኑ ነዋ? መሳሳቡ፣ መተሳሰሩ፣ መቆራኘቱ አይደለም አሉ። ዛዲያ ብቆራኝስ ተነቋረኛ ኃይሉ ጋር ልቆራኝ አሉ ደጃዝማች አይ ደጉን ሰው ጌታዬ፣ እሱንማ እኔ በጣም አውቀው ያ ደግ ሰው ተሆነ ዛዲያ ለምን ይህን ያህል ያውከኛል? እኒያ እርጉሞች ዘመዶቹ እየመከሩት፣ እኒያ ሞገደኞች ጥጋበኞች መኳንንቱ ጠጅ ነው፣ ገበሬው ባለጌው ባሪያው ጠጅ ነው። መኳንንቱ ኩታ፣ ባላገሩ ኩታ ነው። ወይ ቋሮች የእነሱን ጥጋብ አለማወቅ እንዴት ሆነ ዛዲያ? ስለነሱስ መች ይታዘዙና ከሱ ቃልስ አይወጡም ካለ ተነገራቸው። አውራቸውን እኮ ባሪያዎች ናቸው። ዛዲያ እንግዲህ የእህትህ ባል ጉቦ ይስጥ አይደለም የሚሉኝ አሉ ደጃዝማች። የለም ጌታዬ፣ ተዛመዱ ነው ያልን አሉ ሊቀ ካህናት። የደጃዝማች አድራጎት የጊዜው መሳፍንትና መኳንንት ሁሉ ልማድ መሆኑ አይካድም። እንኳን እንደ ሊቀ ካህናት ላቀው ያለው ታላቅ ካህን ተራ ሰሞንኛ ቢናገር ከማንም ይበልጥ መሰማት ነበረበት። ተራው ሰሞንኛ እንኳ እንደ ሌሎቹ ታላላቅ ካህናት ሌላ ነገር ማድረግ ዳቅተው በየደብሩ መልፈፍና መደብደብ ስለሚችል የሱ ምክንያት የሌላው ግዝትም የብዙ ገር ክርስቲያኖችን መንፈስ ስለሚገዛ የካህናት እንቅስቃሴ በመሳፍንቱ ዘንድ ከቱርክ ጦር ይበልጥ የሚያሳስብ ነበር። ማንኛውም እውቀት ከቤተ ክህነቱ ክፍል ብቻ ስለሆነ በሕዝቡ ኑሮ ላይ ከፍተኛ ቦታ ያለው ሃይማኖት በመሆኑ የቤተ ክህነት ሰዎች ነገር በመጎንጎንና በመጥለፍ ልዩ ልማድና ችሎታ ስለነበራቸው አንድ መስፍን ቢወድም ቢጠላም የአንድ ካህንን ቃል አክብሮ መቀበል ነበረበት። ስለዚያ ለዘመቻ ለተሰለፈ ሰራዊቱ ገዝች ያለው ቃል ሐዋርያት ነው የሚል ቃል ብቻ ቢያስተላልፍበት እንኳ ቅርንጫፉ እንደ ተመለመለ ዛፍ ባዶ ግንዱን ሊያስቀረው ይችላል። ስለዚህ ነው ደጃዝማች ማሩ በቀኛዝማች ከብቴ ንግግር ነደው ሊቀ ካህናት ላቀው ቃል የበረዱት። ሊቀ ካህናት ነገሩን ወደ ሽታ እንዲለወጥ ካደረጉ በኋላ ምክክሩ እንዲቀጥል ተደረገና ምሽቱን ከደጃዝማች ቤተ ዘመዶች መካከል በግዛታቸው ውስጥ ወዳሉ የታወቁ መኳንንት በጋብቻ የሚሄዱት ከነዚያም ወደ ደንቢያ የሚመጡት ወይዛዝር ሲመደቡና ሲመከርባቸው አመሸ።
መቅደን አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔም እዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠቃልላል።